ሄሎ አቤኔ ዘር ሰላም ነው አለን። እኔ መለ ንጹህ የምትባል ኦርደር ይዛ ንጹህ የምትባል ምንድን ንጹህ የምትባል ከስተመር ኦርደር ይዛ
ነው ቦታዋ?
ቆይ አንዴ እሺ፣ ጠብቀኝ። ቸርች እዚህ ጋር
ቸርችል? እስኪ አ ቆይ check ላድርግ።
እሺ፣ ቸርችል ሁሉንም ጨ- ሰተን ጨርሰናል። እስኪ ያለውን check እና አንድ ችል ተብሎ የተሳሳተ ነበረ።
እስኪ አንዴ በስሟ check ታደርግልኛለህ?
እሺ ይቻላል። ቆይ እሺ።
ንጹህ አስኮ ነው ቸርችል ሳይሆን አስኮ ያለው እኛ ጋር እዛኛው ውስጥ እንዳይ Okay፣ ትወስድላታለህ? ዛሬ ሶስት ዕቃ ነው ያላት እሱ ጋር
አይ አስኮ ነው location ኣችን። ዛሬ እኛ ጋር አይደለም፣ እዛው ነው warehouse report አድርገን አስቀምጠን የወጣ ነው።
Okay፣ አልወጣማ ታዲያ።
አልወጣም።
በቃ ሶልን አወራዋለሁ። እሺ።
አስኮ ነው ግን የሚለው እኛ ጋር ያለው እኮ ይዛችኋል? የእሷ ዕቃ ሌላ ዕቃ?
አልያዝ አልያዝ አልያዝ እሺ፣ እሺ፣ እሺ ቻው።